አሎ
አቤት ጤና ይስጥልኝ።
ደውለን ደውለሽልኝ ነበር?
አዎ አህመድ።
እ አዎ ከገበያ ኤክስ ነበር የደወልንልዎት።
ከማን ከገበያ ኤክስ ነበር የደወልንልዎት።
እሺ፣ ምንድን ነበር?
እ፣ ካስታወሱ ከዚህ በፊት በእኛ የሽያጭ ሰራተኞች አማካኝነት እቃዎችን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና እ፣ አሁን የደወልንበት ምክንያት እ፣ እኛ system ላይ የተመዘገቡት መረጃ ትክክል መሆኑን ለማረጋገጥ እና እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልን።
በቃ እሺ፣ እሺ። አሁን ትራንስፖርት ላይ ነኝ ያለሁት። ቢሮ ስደት እደውልልሻለሁ።
እሺ